Hello hello ይስጥልኝ ድምፅሽ ትንሽ ይቆራረጣል።
አይሰማም?
አሁን ይሰማል።
እሺ ምን ልርዳ? ቤተሰብ እ እንትን ነበረ ትናንትና የሆነ ትኬት መድቤ እሺ እ under three way ነበር corner የተጫወኩት under አስር ብዬ ነበር የተጫወኩት እና corner የወጣው አስር ነው እሺ እና ያ under three way ስትጫወቺ ደግሞ corner ው አስር ከወጣ odd ኡ ነው የሚወጣው እንጂ lose አይልም። ገባሽ?
እህ እና lose አድርጎብኛል። እስቲ እሱን ነገር check አታደርጊልኝም?
እም፣ እሺ under three way ነው ያልከው? ቆይ አንዴ።
three way ሲሆን አሁን አዎ እሺ Hello ወይ እ እንትን ከሆነ three way ከሆነ loss ና win ብቻ ነው፣ void የለውም። ለዛ ነው።
የለውም።
አዎ አዎ።
Okay በቃ አይ ሌላ ቦታ እንደዛ ስለሆነ አይ እ የለውም እ ወይም አይ።
እ ህጉን ልላክልክ እ እ ጠቀም ከሆነ ህጉን ልላክልህ አልኩ።
አዎ ላኪልኝ።
እሺ ቴሌግራም አለ?
አዎ አይ እያወራኋት ነበር የሆነች ልጅን ምረ- ብቻ እስቲ አሁን ደግመሽ ላኪልኝ።
ማን ነበረ ያወራህ ቴሌግራም ላይ?
ምህረት ነው ምናምን ብቻ ስሟን እርግጠኛ አይደለሁም።
እስኪ ያው አንዴ ቴሌግራምህን ገብተህ Okay እሺ ላኪልኝ።
የጀመረችው እንድትጨርስልህ ማለት ነው ላስተላልፍልህ።
እሺ hello አቤት አለው ራሄል ራሄል
ማን ያወራ?
ራሄል እ እኔ ነኝ ራሄልማ። እሺ ማን ልበልህ?
ሄኖክ
ሄኖክ።
አ- አንቺ ነሽ?
አዎ አዎ እኔ ነኝ።
Okay እሺ ላኪልኝ።
ሄኖክ ማን የሚል ነው? ይቅርታ ወንዱ።
በጣም ብዙ ሄኖክ ነው ያለው።
ሄኖክ ወንዱ
እሺ check አድርጌ እደው- እጽፍልሃለሁ። ችግር የለውም እፈልገዋለሁ። እኔ Okay ባወራው።
እሺ